ጤና ይስጥልን ቤት ቤት ቤት ነው የምንረዳው።
አዎ ምን ነው ትናንትና ችግር ነበረ እንደ ማታ የምን ነው ችግር?
እንደ ብር ውዝድራው አደረግኩትና በቃ እንዳለ አደረ- አልደረሰኝም። በ የት ስንት ብር ነበር ውስጥ ያረከው?
አንድ ጊዜ ሶስት መቶ እሺ አንድ ጊዜ እ, ሶስት ሺ እሺ።
አንድ ጊዜ አምስት ሺ
በዚህ ስልክ ነው?
እን፣ አዎ ዜሮ ዘጠኝ ሀያ ሰባት
ስልኩን ስልኩን እየነገርከኝ ነው?
ዜሮ ዜሮ ዘጠኝ ሀያ ሀያ ሰባት ሶስት እሺ
ሀያ ሰባት እ, ዜሮ ዘጠኝ ሰባ ሰባት
ዜሮ ዘጠኝ ሰባ ሰባት
እን፣ ሀያ አምስት በዚህ ስልክ ነው?
አዎ እሺ አንዴ ጠብቅ።
እሺ አ- ም- ም-